ጤና ይስጥልኝ የጥሪ ማዕከል በአስቸኳይ መድረሻዎት ነው።
ሀሎ ሰላም ጤና ይስጥልኝ።
ሩት የት ነበር በር ነው? ከኢትዮጵያ ዲሲ የሚበር ወደ ዲሲ የሚበር እንትን እሺ።
ላይ ሰዓት ለማክፈልግ ነበር።
የዛሬ ነው አዎ ዛሬ ከአዲስ አበባ ወደ ዋሽንግተን ዲሲ አዎ ዲሲ እሺ፣ ምሽት አራት ሰዓት ከሀምሳ ላይ ነው የሚወጣው።
ምሽት ከአራት ሰዓት ከስንት አዎ ምሽት አራት ሰዓት ከሀምሳ
ከሀምሳ አዎ thank you ነገር ግን- አመሰግናለሁ።
ለ check-in አንድ ሰዓት ከሀምሳ ነው የሚሄዱት። እሺ
እሺ እሺ ለ checking ምናምን እሺ ለ check-in አንድ ሰዓት ከሀምሳ ሄዱ። እሺ እሺ እሺ፣ ሌላ ምረዳውት አለ?
አመሰግናለሁ አባቴ thank you ደወሉ። እጅግ በጣም እናመሰግናለን። መልካም ጊዜ ነው።